ጤና ይስጥልን ቤተሰቦች ቤቲ ነኝ።
እሺ ቤቲ withdraw አድርጌ confirm ብሏል። balance ያለው ነው።
እሺ ንገረኝ ቤተሰቦች ስልክህን ዜሮ ዘጠኝ አስራ ሁለት አስራ ሁለት ዘጠና ሁለት ዘጠና ሁለት ስልሳ ሰባት ሀያ አራት ስልሳ ሰባት ሀያ አራት ስንት ብር ነው?
አስራ አምስት አስራ አምስት ሺህ እሺ፣ ትንሽ ጠብቀኝ check ላድርገው።
ሁለ የተሳመ ነው እንዴ? ምን ሆነ?
እሺ አስራ አምስት ሺህ ብር ወደ ዘካሪያስ ጥበቡ ነው አዎ።
ከበደ። እሺ አስር ሺህ ዘጠና ሶስት ስልሳ ሰባት ዘጠና ሶስት ስልሳ ሁለት አዎ።
እሺ confirm አድርጌልሃለሁ። ትንሽ ቆይቶ ይገባልሃል።
ኧረ እሺ
ተደወል። እናመሰግናለን። መልካም ቀን።
እሺ ቻው።